A ቤት አቤት አንድ አንድ ቼክ ልታደርግኝ ፈልጌ
ምን አሉኝ? እንዳልበኛል።
ቼክ ቼክ ልታደርግኝ ፈልጌ ነው።
እሺ ትኬት ካሻፖል ጋር አስራ ሶስት አስራ ሶስት ዘጠና ዘጠኝ
ዘጠና ዘጠኝ ዘጠና ስምንት
አስራ ሶስት ዘጠና ዘጠኝ
ዘጠና ስምንት
ሄሎ አቤት አቤት አስራ ሶስት ዘጠና ዘጠኝ አዎ ዘጠና ስምንት አሁን
አስራ ሶስት ዘጠና ዘጠኝ ዘጠና ስምንት እሺ አዎ ሀያ ስድስት
እሺ አንድ ጨዋታ lost አድርገዋል ደንበኛችን።
እንዳርጋት አዎ lost አድርገዋል አንድ ጨዋታ።
እሺ ሌላም አለ እሺ ንገረኝ።
ሌላ ደግሞ አስራ ሶስት ዘጠና ዘጠኝ አለ አስራ ሶስት ዘጠና ዘጠኝ ዘጠና ስምንት ዘጠና ስምንት ዘጠና ስድስት ዘጠና ስድስት እሺ ይሄም lost ነው ደንበኛችን በአራት ጨዋታ lost ሆነዋል።
ይሄ ሌላ አንዱ አለ እሺ ንገሩኝ።
አስራ አራት
አስራ አራት ዜሮ ዜሮ ዜሮ ዜሮ ዜሮ ሰባት ዜሮ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
ይህም በሶስት ጨዋታ lost ነው ደንበኛ።
በቃ thank you thank you ስለ ደወሉ እናመሰግናለን። መልካም ቀን።
እሺ